hello hello ሰላም ጤና ይስጥልን Best Bet አዎ ሰላም እንዴት ናችሁ?
አለን ምን ልርዳ?
ማታ win ያረኩት balance ኤ ላይ አያሳይም እሺ cashier code ዋን ትነግረኛለህ? check ላድርግልህ።
እ?
cashier code ዋን ንገረኝ check ላድርግልህ።
cashier code ማለት ነው የትኛው?
እ፣ የቆረጥክ ላይ መጨረሻ ላይ አለቻ cashier code የምትል የሆነ barcode ነገር አለ ውጤቱን የምታይበት አለ አዎ X right ያደረገበት
አዎ አዎ።
መጨረሻ ላይ cashier code የምትላለች።
እሱን screenshot አላረኩም።
እሺ በዚህ ስልክ ነው የቆረጥከው?
አዎ አሁን በደወልኩበት ስልክ ቁጥር ነው።
መቼ ግን ነበር የቆረጥከው?
መግባት እችላለሁ። ቆይ ችግር የለውም።
እሺ
ጠብቂኝ ብቻ አንቺ።
እሺ
አይ load አያደርግም። እም፣ መልሼ ልደውል።
እሺ ይቻላል።
እሺ፣ ጠብቂኝ መልሼ ልደውል።
እሺ